ቆሎ ታቀርብልኛለህ አንዴ?
እሺ ደግሞ እየደወልኩልሽ ነበር። የኔ order አይደለም የታዘዘው እ የማን ነው?
ሌላ order ነው።
እ ሌላ order ነው የታዘዘችው የኔ ያልታዘዘ
አልገባኝም።
ማለት ሌላ order ነው የኔ ለሷ
የሌላ ሰው order ነው እየሰራህ ያለው? ወይ ሚኒ ፓቶምቦና ፍርፍር መታዘዝ ነው።
ምን አልሽኝ?
ሚኒ ፓቶምቦና ፍርፍር መታዘዝ ነው።
ሰማንያ አራት እሸጋ ኪሎ።
ኮምቦ እሸጋ አይደለም አዎ፣ አይደለም። ሚኒ ፓቲ ኮምቦና ፍርፍር
ኦርደር ነበር ስንት ነው እናቴ?
ወድን እንደኔ እንጃ ልጆቹ ናቸው እኛ የደወሉልን የለም ወይ የልጁ የአርባ አምስት ቤቱ ደውይለትና ጠይቂው
እሺ እሺ።
እንትን ወይም አርባ ሁለት ነው ይሄ አርባ ሁለት ቤትም ጠ- ደውለሽ ጠይቂው አርባ ሁለት ቤት ይሰራል ቆይ አሁን ስፔሻል ኮምቦ እየሰራችሁ አይደለም?
ስፔሻል እየሰራን አይደለም የኔ ታክሲ ሰንቦና ፍርፍር
እሺ አን- ድራይቨሩን አቅርቢልኝ።
እሺ
ወይ ሰይድ ኦርደር ነበር ስንት ነው? ሰማንያ አራት ዜሮ ሁለት።
አ
እሺ መልሼ እደውልልሃለሁ።